ሄሎ ሄሎ ሄሎ ሰላም ጤና ይስጥልን። ሄሎ እየሰማሁት ነው። ሰላም ጤና ይስጥልን።
ይሄንን ፕሮግራም ለማቋረጥ ነበረ።
ኮከብ ዘጠኝ ሰማንያ አምስት ምስላል ብሎ ደውሎ ስድስት ቁጥር ስንት
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር
ዘጠኝ ሰማንያ አምስት አዎ አዎ